ማርከኝ ምስጋናሽ ማርያም ውዳሴሽ ማርከኝ ምስጋናሽ ድንግል ውዳሴሽ ከልቤ ፈለቀ ምስጋና ለስምሽ ዘምራለው ገና ከልቤ ፈለቀ ምስጋና ለክብርሽ እቅኛለው ገና ማርከኝ ምስጋናሽ ማርያም ውዳሴሽ ማርከኝ ምስጋናሽ ድንግል ውዳሴሽ ከልቤ ፈለቀ ምስጋና ለክብርሽ እቀኛለው ገና ከልቤ ፈለቀ ምስጋና ለስምሽ ዘምራለው ገና ከሰማዩ ደረት ተተክለው አይኖቼ መቆሚያ የሲረት በረሶ በእንባዎቼ ታየሽኝ በፍቅር መዓዛሽ ቀረበኝ ልካስ ናፍቆትሽ ነው እንዳት ያስለቀሰኝ ማረከኝ ምስጋናሽ ማርያም ውዳሴሽ ማረከኝ ምስጋናሽ ድንግል ውዳሴሽ ከልቤ ፈለቀ ምስጋና ለስምሽ ዘምራለው ገና ከልቤ ፈለቀ ምስጋና ለክብርሽ እቀኛለው ገና ያውርዳ አንደበቴ መውደድ ዝማሬ ይዝራ ምስጋናሽን ዘላለም ከንፈሬ ካባውን ሚጣል ይራቆት ለዜማሽ ይደርብ ከበሮ ትከሻ የሚያንሳሽ ማረከኝ ምስጋናሽ ማርያም ውዳሴሽ ማረከኝ ምስጋናሽ ድንግል ውዳሴሽ ከልቤ ፈለቀ ምስጋና ስምሽ ዘምራለው ገና ከልቤ ፈለቀ ምስጋና ለክብርሽ እቀኛለው ገና ዝማሬሽ ከለየኝ ከነ ሜልኮን መንደር ሰገነት ከሆነኝ የደጃፍሽ አፈር ይጥቀሰው ቀሚሴ ጉልበቴ የሚሳመው ጽዮን መሃላዬ ዛሬም በቀኝ ነው። ማረከኝ ምስጋናሽ ማርያም ውዳሴሽ ማረከኝ ምስጋናሽ ድንግል ውዳሴሽ ከልቤ ፈለቀ ምስጋና ስምሽ ዘምራለው ገና ከልቤ ፈለቀ ምስጋና ስምሽ እቀኛለው ገና ባረያሙ ፍሬ ዝናሬ የሚሞላ መታጠቂያ የለኝ ከምስጋናሽ ሌላ ይሸነፍ ለፍቅርሽ ይረታልሽ ክንዴ በገና ልይዝ ነው ከደርቡ መውረዴ ማርከኝ ምስጋናሽ ማርያም ውዳሴሽ ማርከኝ ምስጋናሽ ድንግል ውዳሴሽ ከልቤ ፈለቀ ምስጋና ስምሽ ዘምራለው ገና ከልቤ ፈለቀ ምስጋና ክብርሽ እቀኛለው ገና ማረከኝ ምስጋናሽ ማርያም ውዳሴሽ ማረከኝ ምስጋናሽ ድንግል ውዳሴሽ ከልቤ ፈለቀ ምስጋና ስምሽ ዘምራለው ገና ከልቤ ፈለቀ ምስጋና ክብርሽ እቀኛለው ገና